ይዘጋል። ከየት ያዝከው order ነው? ከማክሲ ያዝከው ነው ወይ ከኮናርክ ያዝከው order ነው?
ኮናክ ነው አሁን ልካለች። ታያት አይታ complete በ application ኡ አይታ ብለዋላ
እህ complete ብለዋላ ቦሌ ሚካኤል የሚሄደው ማለት ነው።
አዎ አዎ ታሳኛለች አሁን አሁን ሰጠች ብሩ አዎ በ application ኡ አይታ ኧረ በስመ አብ ምን አይነት ጠማማ እንደሆነች ብቻ እ
ቻልኳት በፍቅር ምን አይነት ጠማማ እንደሆነች አንዳንዴ እንደዚህ እኮ ነው ያጋጥማል። በሰላም ማለፍ ነው። እሺ ይሁን ይሁንና አሁን ካስተምሩ ስልኬ ለናነሳለኝ ከሚያነሳው ከማክ ያነሳው አዎ
ሀምሳ ሰባት አስራ ስምንት ነው።
አዎ አዎ አዎ ልክ ነሽ ጸደቀ ብርሃኑ ነው ያንተ ስም።
አዎ አዎ አዎ እሺ አስተላልፍልሃለሁ። ከአስር ደቂቃ በኋላ መልሰህ ደውልልኝ። እሺ እሺ እሺ